ጤና ይስጥልኝ። ስፖርት በኮም ልርዳው
እናት ልመድብ ነበር ጨዋታ ከቴሌብር ወደዚህ ላስገባ ብዬ እንዲ ያለ
እሺ በቁ- በምሰጡት ቁጥር ያስገቡና እኛ እናስገባሉታለን።
Okay። አዎ፣ ማለት እኔ የም- ምን የምን ላድርግ?
ያዙ ስልክ ዜሮ ዘጠኝ ሰላሳ ሁለት
እሺ
ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ እሺ፣ ቆይ አንዴ ቆይ ልንገርሽ።
እሺ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ እም።
ስልሳ ስድስት አዎ ፍትህ አምላክ ማርዬ ነው ስሙ።
Okay
ከዛ በዚህ ስልክ በዚህ ስልክ deposit ካረጉ በኋላ ደረሰኙ አዎ በቴሌ ብር deposit ካረጉ በኋላ አ፣ ደረሰኙን በቴሌግራም በእኛ ቴሌግራም screenshot አድርገው ይሉ- ይልኩልናል ማለት ነው።
Okay።
ስል- ቴሌግራም ስለዚህ- የቴሌግራም አ።
ጥቅል እንትን ያውቁታል፣ ስልኮትን የቴሌግራም ስልካችን ያውቁታል፣ እ፣ አይ አላውቀውም አላውቀውም።
አያውቁትም። እሺ ያዙ ዜሮ ዘጠኝ ሰባ ስምንት ቆይ እሺ፣ ሰባ ስምንት እሺ አስራ ስድስት ሰላሳ
አ፣ ዜሮ ስድስት አዎ እሺ እሺ።
ይዟል።
ማለት በቴሌግራም እንትንስ ነው ምልክልሽ ደረሰኝ።
አዎ ደረሰኙን በቴሌግራም ከሁሉ ስፖርት ስልክ ቁጥሮት ጋር ይልኩልናል።
እሺ እሺ